አይቀርም እየቀረ ነው።
አቤት
ኦፕን አድርገሽ ጠብቂ፣ ማውራት አይጠበቅብሽ።
መልካም
እና ፈቀደ ሁለት እስካሁን አምስት ሊሆን ይችላል አነሳችሁ አንቺ አልተነሳለሽም? ተነሳ ለምን